አሲዲ ሰላም ነው አለን ሰባ ሀያ አራት ዮሴፍ ሰባ ሀያ አራት ቀጥል ሄሎ ሄሎ ያስተጋባል ሄሎ እሺ አሲቲ ይኸውልሽ ቅድም አናግሪያት ነበር ሰላምዬን ሰላምን አናግሪያት ነበረ ለምን ተወታለች የከስተመር እንትን ተብሎ አሁን ደውላ ድጋሚ ስታብዬ ነበር ከምግብ ቤት አውጥቼ እና ሰዓቱን እንድታስተካክል ነው ሰጥቻታለሁ ለልጅ ጨርሳለሁ አዎ እሺ አሲቲ እሺ